Initialing this would have acumulative
አቤት እንትና withdraw አላድርገህ ብር
እሺ አካውንቴ ላይ አላስገባም አልገባም። ግን ቴሌግራም እዛ ላይ ልከዋል።
እ?
ቴሌግራም ላይ ልከውልናል።
አዎ አሁን ልኮ ነበር
እሺ ሲስተካከል ቴሌግራም ላይ እናሳውቆታለን።
እ?
ሲስተካከል ቴሌግራም ላይ እናሳውቆታለን።
እሺ በቃ እሺ ይሁንና አስተካክሉ። አራት ሲሆን withdraw አላድርገህ ነበረ።
እሺ ቴሌግራም ላይ እንጽፍሎታለን።
እሺ እሺ ጻፈው።